ሄሎ ሄሎ አቤት ሰላም ነው?
እግዚአብሔር ይመስገን ሰላም ነው አለን አለን። ከቤተሰቤ ነው የምደውልልህ።
ከየት ከቤተሰቤ
እሺ እሺ ሰላም ነው አሁን ቴሌግራም ላይ ጽፈልህ ነበረ።
አዎ ትናንትና ጽፌለት ነበር እና ባነር በአማርኛ ብቻ ነው እና መጀመሪያ እየሰጣችሁኝ ማን ልበል አንተ ነው?
እ- አሸናፊ ከሰበታ አሸናፊ ከሰበታ አሸናፊ አሸናፊ ሰበታ የሚል እኮ ቴሌግራማችን ላይ የተመዘገበ አንድ ስልክ አለ አይደለ?
አዎ እኮ የግድ ወስ መደወል አለብኝ አይ መደወል ሲሆን ቴሌግራም ላይ በዛ አናግረንኛ ማን ማን እንደሚያናገር ስለማናቅኛ እሺ ምን ብለን contact ማድረግ ስለማንችል okay እሺ እሺ እዛ ላይ አሸናፊ ሰበታ በሚለው account አናግረን።
እሺ እሺ